hello ጤና ይስጥልኝ ቤተሰብ የትራሄል ነኝ በኮ ልርዳ
ስድስት ሺህ ብር deposit አርግቼ አልገባልኝም።
ዲፖዚት ነው ከባንክ ወደ ቤት ቤት ጣ ከባንክ የቤት ቤት የባንክ deposit message አለ አላ አላ እሺ እሱን ቴሌግራም ላይ ላክልን እ ቴሌግራም ላይ ላክልን እሱን
ቴሌግራም ስልኬን save አላረጋችሁትም እናንተ እ
ቴሌግራም ላይ ስልኬን save አላረጋችሁትም እናንተ አይ ይኸው save ማድረግ አይጠበቅብንም። ልንገርህና ችግር የለውም ይሰራል። ቁጥሩን ልንገርህ የእኛን ቁጥር ዜሮ እሺ።
ዘጠኝ እሺ ዜሮ ሶስት ዜሮ ሶስት አርባ አራት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት እኮ አለኝ እኮ እኮ እዛ ላይ ነው ምትልክልን።
ስልክ አይገባማ
እንዴት
ቀይ እንትን ያሳ- ያ- ያሳየኛል በቃ ቀይ ምልክት እንዳልገባ ማለት ነው።
እም፣ አልገባኝም። ቀይ ምልክት ማለት right አይሆንም right አይሆንማ። እኔ የምልከውን እንትን እሺ ከዚህ በፊት ልኬ ነበርኩኝ አልገባልኝም፣ እናንተ ጋር አልደረሰም።
እኮ እሺ ወይ በጓደኞች ምናምን ላክልን ይሰራል። በዛ ነው እያስተናገድን ያለ ነው። ምክንያቱም deposit message ኡ ከሌለ check ማድረግ አንችልም።
እሺ ለዛ ነው። እሺ በጓደኞችም ቢሆን ሞክረው።